እሺ እሺ hello ወይ ሰላም ጤና ይስጥልን ቤተሰቤት አዎ እንትን ወደ እናንተ office የመጣው ነበርና አሁን እናት ባንክ ጋር ነኝ ያለሁት እና ወዴት ነው በቃ የሚሄደው?
በመጀመሪያው የምታጠፈው ታጠፍ በእናትህ።
ወደ ውስጥ ነገር አዎ፣ ወደ ውስጥ።
በሂሻም ኮምፕሌክስ ምናምን በሚለው አዎ ቀጥታ ታ- ታጠፍና በመጀመሪያ እኮ በሂሻም ኮምፕሌክስ በሚለው ህንጻ በኩል ማለት ነው።
አዎ አዎ አዎ በ- በቃ እሺ፣ እናት ከዛ- ባንክ ጋር አይደለ?
አዎ እናት ባንክ በቃ ጋር ነኝ ፊት ለፊት በር ላይ ማለት ነው።
በቃ ወደ ላይ ትን- ጥምዝዝ በልና ወደ ውስጥ የሚያስገባል አይደል?
እሺ የገባው ወደ ውስጥ የገባው ገባ በልና አ፣ አዳማ ሪል ስቴት ወይም ደግሞ ፕላን ኢትዮጵያ የሚል ይታይሃል።
አዳማ ሪል ስቴት
ምናልባት አዳማ ሪል ስቴት የሚለው ላይ ይታይህ ከተቻለ እንትን ፕላን የሚል አለ።
ምን የሆነ ፕላን
okay አዳማ ሪል ስቴት አየሁት። እሺ አየህ፣ እዛ ነው በቃ እዛ ውስጥ።
ልግባ ነው ውስጡ አዎ አዎ ግባ።
ስንተኛ ላይ?
እ፣ የመጀመሪያ ground ላይ ነን።
አይ፣ እሺ
እሺ አባቴ